hello ጤና ስጥልኝ ጠብታ አምቡላንስ አምቡላንስ ፈልገን ነበር ከየት ነው?
ከቡልጋሪያ አካባቢ እሺ ምንድን ነው case ኣቸው?
እ ልብ ነው።
ኦክሲጂን ይጠቀማሉ?
አዎ
ከቤት ነው?
አይደለም ከክሊኒክ ነው።
ከክሊኒክ ወዴት?
ወደ ሌላ ህክ- ህክምና ቦታ ወደ ቦሌ አዲስ ካርዲያክ።
እዛ ነው የሚቆዩት?
አዎ እዛው ለ- እንድትተኛ ለ- ስለ- ስለተባለ እሺ አሁን ቀጥታ ወደዛ ይዘናት እንድንሄድ ፈለ- እ- ኦክሲጅን ስላስፈለገን ነው ማለት ነው።
እሺ። እዛ communication አድርጋችኋል? አዲስ ካርዲያክ?
አይ refer ወረቀት ይዘናል።
አይ communication ካላረጋችሁ በ refer ወረቀት አንወስድም። አንድ ሰ- አንድ ሰው ከዛ ክሊኒክ ደውሎ እንደዚህ አይነት ልናመጣ ነው ብሎ እንትን ይበልና እኛ እንትን እንላለን። ከዛ በኋላ contact እናድርግ መጀመሪያ።
አዎ
እሺ እሺ እደውልልሻለሁ።
እሺ